እንደ ኢትዮጵያ ቁጥጥር ሰባ ሁለት ዓመተ ምህረት እናትዬ እንትን ነበረ account ኤን password ረስቼ እሱን ታደረግ
account password ከረሳ ማለት ነው። ከስር forget password የምትላለች። hello
እየሰማ forget password ስትለው ከላይ በከፈትክበት ስልክ ቁጥር ማለት ነው message ይገባልሃል።
እኮ አልገባለኝ እኮ ብዬ ብዬው አዎ connection ሊሆን ይችላል። message አንዳንድ ጊዜ ሊዘገይብህ ይችላል። የ message ህን full አለመሆን check አድርገህ ሞክረው። እሺ ደጋግመህ ይገባልሃል message። message ኡ ሲገባ እንትን ኮፒ ቼክ- ፔስት አድርገው አትጻፈው። እሺ
እንትኑ ሲ- ሲገባ ኮፒ ፔስት ሜሴጁ ነው አዎ፣ ማለት ከ message ኡ ላይ ቀጥታ ወደ password section
እሺ እንትንስ መጠየቅ ይቻላል? የትላንት በቁጥር ማሸነፍ check ማድረግ ይቻላል?
እኔ አልችልም። አንተ ነህ password ህንም የምታውቀው። እሺ እሺ እናት ከሌላ ሰው ጋር share አታርገው፣ ያው ለ privacy ሲባል።
እሺ እሺ መልካም እሺ።
አመስ- እሺ በቃ።